ልርዳት?
ሰላም ጤና ይስጥልን።
እግዚአብሔር ይመስገን። እባክዎ ምን ልርዳዎት?
የ draft machine ተበላሽቶ ነበረ አገልግሎት ፈልገን ነበር።
እሺ ደንበኛችን BGI ID ዎትን ይነግሩኛል?
BGI አዎ
ማነው ደንበኛችን?
እ የ BGI ID ማለት የመለያ ቁጥሩን የቤት መለያ ቁጥሩን በ text የተላከሎት አላዩትም ነበር?
ዛሬ ነው የተላከው?
ዛሬ አይደለም ቆይቷል። እሺ ደንበኛችን የተመዘገቡበትን ስልክ ቁጥር ይነግሩኛል?
እስቲ ቆይ የተመዘገበበትን ቁጥር አይቼ እነግርሻለሁ።
እሺ